ሄሎ ሄሎ ሄሎ፣ አይሰማም?
ይሰማኛልማ። ሰላም ነው።
ሰላም።
እንትን ሽንኩርት order አድርገን ነበር እና cancel ሆኗል order ኡ።
ለምን ነበር cancel የሆነው?
ስለሞላ ነው የድልኝ ኔትወርክ እምቢ ብሎ ነው መሰለኝ።
አሁን ዘጋ።
ነበር order እያደረጉ የነበረው ትናንትና ነው ያደረግነው እኛ።
በመሰረት ነው። አሁን በደወሉልኝ አይደለም የድል የሚል የእድል እ፣ የድል
የእድል እኮ fail አድርጎ ነው cancel የሆነው።
እኮ እምቢ አንድ ብሎ ሰው እኮ ነው።
ይጎሎታል።
ጎድሎ ሳይሆን እምቢ ብሎን እኮ ነው። ሰው system ኡ አላስገባ ብሎ ነው።
አዎ።
Okay እሺ። አዎ system ትንሽ እያስቸገረ ነበረ እና እ።
ይሄ already ያው refund ነው የሚደረግሎት።
Okay። እና መቼ ነው የሚደረግልን? ድጋሚ create ልናደርግ ፈልገን ነበረ።
ዛሬ refund የምታደርገዋለች ስላልገባች ነው። ነገ ጠዋት ላይ refund እናደርጋለን። ዛሬ order ያድርጉ ለነገ እንዲመጣሎት።
እሺ እሺ፣ እናመሰግናለን። መልካም ቀን።